hello ሰላም ነው።
እግዚአብሔር ይመስገን።
እ፣ መረጃሽን ከተማርሽበት ዩኒቨርሲቲ ነበር እና ያገኘ ነው እ፣ እሺ ወደ አቪክር manufacturing PLC ላይ በ junior accountant ክፍት የስራ ቦታ ስላለ ሰኞ ዕለት ፈተና አላችሁ። ይመችሻል መምጣት?
okay እሺ። አዎ ይመቸኛል። ስንት ሰዓት ላይ?
እህ ስንት ሰዓት ላይ?
ሁለት ሰዓት ላይ ሰኞ ሁለት ሰዓት ላይ ለቡ መብራት ኃይል ከአርሴማ ቤተ ክርስቲያን ፊት ለፊት። እሺ
okay ልመዝግበው እንዳረሳው ትነግረኛለህ።
ምን ለቡ ልንገርሽ?
ለቡ ለቡ ቦታው መብ- እሺ።
እሺ ለቡ መብራት ኃይል ከአርሴማ ቤተ ክርስቲያን ፊት ለፊት።
okay አርሴማ ጋር ሰኞ ስንት ሰዓት አዎ ላይ?
ሰኞ ሁለት ሰዓት ላይ።
okay እሺ እሺ
እሺ